ዘለን ዋሽንግተን ህክምና ማዕከል Hello እንዴት ናችሁ?
እግዚአብሔር ይመስገን።
እ፣ ትናንትና መጥቼ ነበረ እሺ
እ፣ የተሰጠኝ መድኃኒት ምንም አልተሻለኝም። ሰባት ቁጥር ያለችዋን ዶክተር ማገናኘት እችላለሁ?
እ ሰባት ቁጥር ላይ የነበረችዋን ዶክተር ትናንት
ዶክተሯን ነው እም፣ ወይም ሌላ support ሊያደርገኝ የሚችል ሰው
እኮ ምን በአካል መተሽ ነው ወይስ በስልክ?
በስልክ ባሳ መግባት ስላልቻልኩኝ ነው።
ሐኪሞቹን በስልክ ማገናኘት አንችልም።
አትችሉም?
አዎ
እሺ በቃ እሺ፣ እንግዲህ